ঠিক আছে হেই লও হ্যাঁ দিন না হেই লও হ্যাঁ ወይ እኔ የምልህ እ ዊን ያረክበት አለ አይደለ ጌም ውስጥ ገብተህ ዊን አዎ
እንዴት ማውጣት ነው?
ማውጣት ነው ወይ ያሸ አሸንፍ አልገባልኝም ነው አይደል ጥያቄ ጥያቄህን እኮ እዛ ላይ አልጻፍክም አይደ እይ በሲስተር እዚህ ጋር እዚህ ጋር የሚለው ቦነስ ገዝተሃል ነው የሚለኝ የሚለኝ ደግሞ አልገዛሁማ እኔ ቦነስ
አይደለም መጀመሪያ ተቀንስ ምንድን ነው ጥያቄ በራስ ግልጽ እኮ አላረከውም አንዴ እህ።
ቦነስ ነው ትላለህ
እ- ይሄ ብር ቦነስ ሳ- ሳ- ሳልገዛ ማለት ነው ቦነስ ገዝተሃል ብሎ ይሄ ብር በመሀል ወጥቷል። እየተጫወትኩ ነበር እኔ
እኮ አሸንፈ ካልገባልህም ነው ነው ሳትጫወት ብሩን ወስዶት ነው ብሩ ብሩ ወስዷል።
ሳትጫወት ብሩን ቀንሶት
እኔ እኔ ሌላ ጨዋታ እየተ- እየተጫወትኩ እያለሁ ብሩ ብሩ ቀነሰ። እንደገና ድጋሚ ቀነሰ። ከዛ account history ያየሁትና እ፣ ሳየው እ፣ ቦነስ ገዝተሃል ሁለት ጊዜ ነው የሚለው።
እሺ check አደርገዋለሁ ያው ድጋሚ ልኬልሻለሁ ምልክት ምልክት አድርጌ እሺ